Hello. Hello.
ሄላው
እኔ ስል ሰላም ነው።
አብሮሽ ተመመጣ።
እ፣ ትኬት ነበረኝና እሺ
አስራ ሁለት ኮርና እንደር አልኩት።
አስራ ሁለት ኮርና አንደራ ብዬ አስራ ሁለት ነው ወጣ
አስራ ሁለት ነው የወጣው።
እ አስራ ሁለት አስራ ሁለት ሰሪ ወይን የተጫወትከው እ እ ሰሪ ወይን የተጫወትከው ስሪ ምን
ስሪ ወይ ስሪ ወይ ስሪ ወይ አ እ ሄሎ እሺ አንዴ ካሸር ኮዱን ንገረኝ። ትኬቱ
እሺ አስራ ሁለት ሰላሳ አምስት አስራ ሁለት ሰላሳ አምስት ሰባ ሁለት ሰባ ዘጠኝ ሰባ ዘጠኝ አ።
እሺ three way ን የተጫወትከው እሺ three way ን አ- ማለት አሁን አስራ ሁለት under አስራ ሁለት ነበር ያልከው፣ ግን አ።
ትክክል አስራ ሁለት ነው የወጣው corner አ።
ማለት ነው። ስለዚህ lost ነው የሚሆነው። እሺ
እንዴት ትክክል ነው የመጣው። አ- under አስራ ሁለት ነበር ያልከው አይደለ? three አ- way ን አስራ ከሆነ ሁለት under አስራ ሁለት ብለው ትክክል እዛ ያልከው ቁጥር ላይ ከገጠመ lost ነው የሚሆነው። እሺ three bet ማለት ምን ምን ማለቱ ነው? three bet three way ን ማለት አቻ እኩል የ- የገመትከው ከእንትኑ ጋር ከመጣው result ጋር እኩል ከሆነ lost ሆኖ አ።
ይመጣል ማለት ነው። አቻም ይካተታል ማለት ነው።
አቻ የቲሞች የቲሞቹ አ አሁን እ፣ ሊቨርፑል አሸንፎ ቢሆን ለምሳሌ ይበላል ማለት ነው።
ለምሳሌ አሁን two way ቢሆን የተጫወትከው አንድ አስራ ሁለት ብለህ እ።
ጎልን ይወጣል ነበር፣ ከቲኬቱ odd ይወጣ ነበር። አ?
ይወጣ ነበር። አሁን ግን three way ነው የተጫወትከው። እሺ፣ ለዛ ነው አ፣ ስሪ ቤት ከሆነ እ፣ ኤክስ ነው የሚሆነው።
አ ኤክሽን እሺ